ጤና ይስጥልኝ ጠብታ አምቡላንስ
እንትን አምቡላንስ መጠቀም ፈልገን ነበር።
ከየት አካባቢ ነው?
ኢትዮጵያ አየር መንገድ ግቢ ውስጥ
ከ- ከዛ ወዴት ነው የምትሄዱት?
ሚኒሊክ፣ ዳግማዊ ሚኒሊክ ሰው ሞቶ ነበር ድንገት።
እሺ ሚኒሊክ ከሆነ death certificate ሊኖራቸው የግድ ይላል።
ምን ሰርተፍኬት?
death certificate የሞት ሰርተፍኬት ማለት ነው።
አ የተረጋገጠ ገና ነው።
ለምርመራ እኮ ነው ገና አሁን ነው የሞተችው። ለምርመራ ወደ ሚኒሊክ ይዘናል ለመሄድ ነበር።
okay እንደሱ እኛ ሰርተፍኬት የሌለው ማድረስ አንችልም።
ማን ነው ምን ላድርግ? ሌላ አማራጭ አለ?
እስቲ ምናልባት የመንግስት ካደረሱልሽ እ፣ ትሞክሪያለሽ?
የመንግስት ስልክ ትነግሪኛለሽ?
ዘጠኝ ሰላሳ ዘጠኝ እሺ፣ አመሰግናለሁ።
እሺ እሺ